አድርሱልኝ። የሽንኩርቱን order አድርጋችሁ የሚፈልጉትን Hello Hello ጤና ይስጥልኝ።
አዎ፣ ይስጥልን።
ከ ChipChip ነበር ምደውለው እሺ።
order አድርገን መጣ አይተም ነበሩት።
አዎ፣ መቼም አልመጣልኝም።
ቲማቲም እርሶ ኖት አድሚ?
አዎ፣ እኛ እሱ መቼ order ያደረጉት? በሀያ ሶስት ነው።
አዎ፣
እሺ አጠቃላይ አስር ኪሎ አይደል group ኡ?
አዎ፣ አስር ኪሎ location ኡ
አባቶ እሺ ነገ መቀበል እችላለሁ አይደል?
እችላለሁ።
እሺ ነገ ይመጣል። እናመሰግናለን። እሺ መልካም እሺ።